ጤና ይስጥልን ዋሽንግተን የህክምና ማዕከል አሁን ከሚኒሊክ ሆስፒታል ደውለን ነበረ።
እሺ CT angiography ስንት ሰዓት ነው የሚመጡልን?
ምን አልሽ?
brain CT angiography አሁን ደውለን ነግረናችሁ ነበር።
brain angiography አሁን ነግረውሽ ነበር? ለእኛ አልነገራችሁንም።
እሺ ይኸው እየነገርኩሽ አሁን እሺ ዋጋውን ዋጋው አስር ሺ ሰባት መቶ ሀምሳ
ስድስት ሺህ ሰባት መቶ ሀምሳ አይደለም አስር ሺ brain CT angiography አይደል ያልሽ?
አዎ አስር ሺ ሰባት መቶ ሀምሳ
ኧረ እባክህ
አዎ እ- እስ- እንትን ቆይሽ መልሼ ይደውልሻል